hello ሰላም ጤና ይስጥልኝ። ሚስት ቤት ሰላም ነሽ?
ሰላም ነው?
እግዚአብሔር ይመስገን። የሆነ ትኬት ቆርጬ ነበር። አሁን እሺ የኢራቅ ጨዋታ ገና አላለቀም። ገና ሰባ ዘጠነኛው ደቂቃ ላይ ነው lost ብሎ X አድርጎታል።
አላለቀም ጨዋታው።
ገና ሰባ ዘጠነኛው ደቂቃ ላይ ነው። ሰባ ሶስተኛው ላይ ነው X ያደረገው።
እስቲ ዜሮ ለዜሮ ናቸው።
cashier ግን ኮዱን ብዬ እስቲ ንገረኝ።
እ?
cashier ኮዱን እስቲ ንገረኝ አንዴ።
እሺ cashier ኮድ በፊት ለፊት ያለው ነው። እዛ ትኬት እንትን ከታች ሙጮ ለገብሽ።
ከባርኮዷ ታች ያለችው እሺ እሺ እሺ።
አ አስራ ሁለት እሺ
አስራ ሁለት ሰባ እህ ሰላሳ ሰባ አንድ
ጣላብና ካርባላ የሚለው አዎ ታብና ካልባል እሺ እ፣ ገና I think ወደ ሀያ ደቂቃ ይቀራቸዋል መሰለኝ።
አዎ አዎ ኧረ ገና ነው። አዎ ሁሌ ነው እንደዚህ የሚያሰቃየኝ። እኔ ለምን ምን አጥፍቼ ነው?
አይ፣ cash out ላይ ለመስጠት ነው እያልኩኝ ነው ዝም የምለው እኔ።
ለማለት አይደለም።
እሺ ያው እሺማ እልክላቸዋለሁ እንትን በላቸው።
እሺ እሺ እሺ እና እ፣ ያበሩልሃል፣ ያስተካክሉልሃል።
እሺማ እሺ እሺ አባቴ። ብሩክ ብሩክ እንትን ገና የአሁን ጨዋታን እ፣ X አረጉብኝ፣ ቀይ አበሩብኝ እና ለምንድን ነው ምናምን ለምንድን ነው ያደረጋችሁብኝ ምናምን እያለ ነው። ልላክላቸው እ? ይሄኛው ስለዚህ አሁን ለሱ ላክለት። እንዴት ላድርግ? አዎ ከ- customer ኡ አሁን ደውሎልኛል። አዎ ገና ሀያ ደቂቃ ምናምን ይቀራቸዋል። ለናቲ ላክለት። እሺ hello አባ ወይማ አንዴ በቃ ይስተካከላል። እሺ አንዴ እሺ እሺ እናቴ እሺ እሺ እሺ እግዚአብሔር ያክብርልኝ።
አሜን።